ሄሎ ወይ ደህና አደረሰ ነው እግዚአብሔር ይመስገን።
አለ እኔ ጋር እኮ አልገባም። ፎቶና መታወቂያ ልከዋል እንዴ?
አት ኢትዮ መቶ ሰላሳ ምናምን ለህር ላክል ያልሽኝ አ፣ አይ ብዙ አለ እኮ ነግሬዎታለሁ። መለያ አለው እኛ ላይ አሁን አለው።
እንኳን ወደ እጣ መቀበያ ምናምን መጡ ምናምን ይላል ነው። አ፣ ይሄ የግል ዩዘር ኔም ነው። ፕሮሞ ቢሎ ብሎ ውስጡ ራሱ ነግሬዎታለሁ። ኮከብ መቶ ሰላሳ ኮከብ አንድ መሰላል ብሎ ባዮ ላይ እየተጻፈው ነው የኛ
የሚመጣው ኦኬ ተሳቻለሁ ማለት አት ኢትዮ መቶ ሰላሳ ብለው ሰርች ሲያደርጉ ራሱ ፕሮሞ ብሎ ያመጣሉታል። ግሩፕ አይደለም ይሄ የግል እኮ ነው።
የግል ነው እንደ የካምፓኒው ላይ ነው የላኩት ማለት ነው። እሺ እኮ የግል ፕሮሞ ሚል ኮከብ መቶ ሰላሳ ውስጡ ያለው group ላይማ እንዴት እንቀበላለን?
እሺ check ላድርገው። እሺ አንድ
እስቲ check ያድርጉት።
እሺ እሺ